ነበር።
ሰላም ናችሁ?
እንዴት ነው? ምን ነበር?
ብር ውዝዶ አድርጌ ነበረ አባይ ባንክ ላይ እስካሁን አልገባም። revert እንዲሆን እፈልጋለሁ።
ስንት ብር ነው?
ሶስት መቶ ብር ሶስት መቶ ብር reverse መሆን የሚችል አይመስለኝም።
እ?
reverse መሆን አይችልም። እ፣ ስልኩን ግን እ፣ ንገረኝ። የቤት ተቤት ይሄ ነው ራሱ ነው።
አዎ ዜሮ ዘጠኝ አስራ እሺ አንዴ ጠብቀኝ check ላድርግልህና ማለፉን። reverse ግን መሆን አይችልም። እሺ ትላንትና ያልከኝ
እ?
ትላንትና ነው ያልከኝ።
አዎ ማታ አስር ሰዓት እሺ ሶስት መቶ ብር አዎ። እም፣ ትንሽ ቆይቶ እንትን ይልሃል። check አድርገው ይገባላል።
ይገባል ወይስ ወደ revert ይሆናል?
reverse አይሆንም
እ፣ ይገባል። አዎ አዎ እ? እሺ እሺ ቆየ ችግር እሺ እሺ የለም።